አቤት አቤት።
እሺ ቅድስት ወይ customer ስልክ አላነሳም ይባላል።
order ነበር
ሰላሳ ስምንት ሰላሳ ዘጠኝ ሰላሳ ስምንት
ሰላሳ ስምንት ሰላሳ ዘጠኝ ሰላሳ ስምንት አዘጠኝ እሺ ማንን ነህ?
ደጉ ነኝ።
እሺ ደጉ እዚያ አሳውቅልሃለሁኝ። ከአስር ደቂቃ በኋላ መልሰህ ደውል።
አይ እንትን ደ- አንስታ ነበር በፊት አንስታ
እሺ።
አለች ቦታ አለች ቦታ ከደረስኩ በኋላ አታነሳም። አሁን ደግሞ
እሺ እሺ እዚያ አሳውቅልሃለሁ።